ሄሎ ጤና ይስጥልኝ።
ሄሎ
ሰላም ይስጥልኝ።
እግዚአብሔር ይመስገን። እ፣ በዩቲዩብ ምናምን ነው ነበረው ምዝገባ ፈልጌ እ? እ?
ዩቲዩብ ለመከታተል ፈልገው ነው።
አ አ
እሺ፣ ሞት ይመለሳል።
ዳንኤል ደሳለኝ
ማን ነው ስምዎት?
ዳንኤል ደሳለኝ
የት አካባቢ ነው የደወሉልን?
እ፣ ቡልጋሪያ
ማስታወቂያ መመለስ ነበር።
እ፣ ቲክቶክ ላይ ቲክቶክ ቲክቶክ።
እ፣
እሺ፣ ስልኮትን ይነግሩኛል። ዝርዝር አስራ ስድስት አስራ አንድ
እሺ፣ ሰማንያ ስልሳ ሰባት ዜሮ ዘጠኝ አስራ ስድስት አስራ አንድ ሰማንያ አንድ ስልሳ ሰባት
ነው ኦንላይን መከታተል የፈለጉት
አይ በአካል
በአካል ስልጠና የሚሰጥበት ቦታ አራት ዳርቱ አደባባይ ሞል ነው።
ኦኬ።
ጊዜ ይመጣሉ። ከባድ ስልጠና መማር ይችላሉ።
በየስም ምን ያክል ቀን ነው ማለት ሁሌ በሳምንት በሳምንት ውስጥ ቀን ተግባሩ ወይም መዝናኛ አምስት ሰዓት ላይ ከምሽቱ አንድ ሰዓት ተኩል እስከ አንድ ሰዓት ድረስ ስልጠና የሚሰጥበት ሰዓት ነው።
አይ ችግር የለውም ይመቸኛል
እሺ፣ ክር- ክፍያው በክሬዲት ክሬዲት ካርድ ሰባት መቶ ሀምሳ ብር ነው።
እ፣
አጠቃላይ ሀያ credit hour ነው የምትወስዱት። ለሀያ credit hour አስራ አምስት ሺህ ብር ማለት ነው ክፍያው።
እሺ በቃ ያው ለማንኛውም በአካል መምጣት እችላለሁ እዚህ ነው መጨረስ
በስልክ አካውንት ቁጥር ልክልታለሁ። በአካውንት ቁጥር ክፍያ መፈጸም ይችላሉ። በአካል ሰኞ የካቲት ሀያ አምስት ክረምት እንጀምራለን። ያኔ ያገናኛለን ማለት ነው። ነገር ግን እስከ የካቲት ሀያ አምስት ያለ የሚመዘገቡ ተማሪዎቻችን ልዩ ቅናሽ ስላለን በአንድ credit hour አምስት መቶ ብር ተደርጎላችሁ አስር ሺህ ብር ብቻ ነው የምታስገቡት። አሁን ዛሬ ወይም ነገ ስትገቡ አስር ሺህ ብር ብቻ ነው የሚያስገቡት።
እሺ በቃ ቅናሽ ስላለው
እሺ አካውንት ቁጥር ላከልዎት።
እሺ
እሺ አካውንት ቁጥር ስትልኩት ክፍያ የፈጸሙበትን ደረሰኝ በዚህ ቁጥር ቴሌግራም ይላኩ ቦታ እንድንይዝልዎት።
እሺ
እናመሰግናለን ስለደወሉ።